በቃ ተይዞ ግን አትዶ ገረጂ ሌላ አብረሽ ጥልህ ያናቢ
ሄሎ፣ አቤት ጤና ይስጥልኝ።
ሰላም አብሮ ይስጥልን።
እስካርድ እንትን ለማለት ነበረ። አምቡላንስ እንትን ነው
ምን አልሽኝ?
አላችሁ? እስካርድ አላችሁ?
እ እ እስካርድ እንትን ሙሉ እንትን ሕክምና ለማድረግ ራስ ደስታ ወደዛ ተጽፎልናል።
ኪድኒ ስካን ነው አዎ
አለን።
እኮ አምፖላስ ምናምን ትልኩልን አላችሁ?
አዎ እንድትለውታለን።
ስንት ነው የእሱ ነው ሰው
እንደ ማዝዣው ይለያያል።
እኮ ምሳሌ ከፍተኛው ስንት ነው?
የምን ስካን የታዘዘላችሁ?
እ እ የምን ቅርታ ታነብል አንተ አናግራታለች።
ሄሎ አቤት እ ከራስ ደስታ ሆስፒታል ነበረ።
ምን እ abdominal CT scan ነው እንትን የሚባልላቸው።
እሺ ይላችሁ እሺ
ሁለት ሺህ ሰባት መቶ ብር ሁለት ሺህ ሰባት መቶ ብር ከነ አምቡላንሱ ነው
ያለ አምቡላንስ abdominal ብቻ ያል እ እ እ እ abdominal CT scan አይደል ያልከኝ?
አ abdo አዎ አዎ ተጨማሪ የለውም ሌላ
እም፣ ከነ አምቡላንስ አንድ ጋር ንገሪኝ።
አምቡላንስ አያስከፍልም። ሁለት ሺህ ሰባት መቶ ብር ነው።
ሁለት ሺህ ሰባት መቶ ብር ያው
እ ሁለት ሺህ ሰባት መቶ ብር CT scan ኑ ያነሳለሁ አምቡላንስም ችለው ማለት ነው።
ሁሉም ያለቀለት ነው ማለት ነው ወይስ ሌላ ነው?
እዛ stage የሚያደርጉልሽን እኮ ነው የምነግርሽ። ሁለት ሺህ ሰባት መቶ ብር ይምጡ። በቃ መምጣት ትችላላችሁ። እሺ እናቴ፣
ስልክ ቁጥራቸውን ብትወዳ እንዴ ስልክ ቁጥር ንገሪ ንገሪ። ዜሮ ዘጠኝ ሰባ አራት
ሰባ አራት ዜሮ ዜሮ ሰባ ስምንት ሰባ ስምንት ዘጠና ስምንት
ዜሮ ዘጠኝ ሰባ አራት ዜሮ ዜሮ ሰባ ስምንት ዘጠና ስምንት አዎ እዚህ ላይ ናቸው እንዴ?
እልክላቸዋለሁ በቃ እሺ።
ይደውላሉ አሁን